Hello ይኸው ጤና ይስጥልኝ።
ጤና ይስጥልኝ ሀሚድ ነኝ ምን ልርዳ?
እ ትናንትና ብር ልኬ ነበር እና
OK ወዴት ነበር የላከው?
አስራ ዘጠኝ ሰባ ሁለት
No no ከቤስት ቤት ነው ወይስ ከቤስት ቤት እያወጣ?
ወደ ቤስት ቤት ልኬ ማለት ነው።
እሺ
አስራ ዘጠኝ ሰባ ሁለት No ቁጥሩን አት- ንገረኝ እንኳን አላልኩም።
እ
እሺ message ኡን ላክልኝ የተላከልህ።
በቴሌግራም ልኬ በቴሌግራም ልኬላቸው ነበር እና
አዎ አዎ እን- እንልክልሃለን ብለውኝ ነበረ።
እሺ እንደዛ ካሉ ግን እ, ጠብቃቸው እዛው ላይ ይመልሱልሃል።
ኧረ ቆዩ ኧረ የምጫወትበት ብር የለኝም።
እሺ፣ ምንም እ, ማድረግ አንችልም። ሪፖርት ከተደረገ ምንም መጠበቅ ብቻ ነው የምንችለው።
እሺ እዛ ላይ ግን ይልኛሽ ማየት አልችልም።
ምኑን ነው ማይልህ?
ብሩን እ፣ አይ ተመልሷል አልተመለሰም ነው እንድታይልኝ።
እሺ check እናደርገዋለን። ጠብቅ።
እሺ። ስልኩን ልንገራ ሐሚድ ብለህ ጻፍልኝ እዛው ላይ በ- በምን
ቴሌግራም ላይ
እኔ ሐሚድ ሐሚድ ወይ ሀይል በዳ አሁን እያወራሁ ሀይ በልሽ ሀይ በልሽ።
እሺ ያው ብያለሁ።
እሺ መንቴ ነው የሚለው አ message የትላንቱ ነው ትላንት ነው የላከው።
ትላንትና ነው የላኩት። አ፣ እሺ ይሄንን እ, በ link ኡን አትልክልኝም?
ምን ምን?
link ኡን ይሄ አሁን በፎቶ የላከው ማለት ነው። በ link አዎ።
ላክልኝና ከላይ ያለው ነው ከላይ ያለው አምስት ከላይ መቶ ብር አምስት መቶ ብር ሁለቱም አምስት አምስት መቶ ብር ነው።
check ላድርገው አንዴ ቆይ።
እሺ።
ይሄ እኮ ወደ አቡበከር ጀማል የላከው እኮ ነው።
አ፣ ከአቡበከር ወደ ጀማል ቤስት ቤት ሳይሆን ወደ ቤስት ቤትም አይደለም ወደ ቻፓም ሳንቲም ፔም ሳይሆን ወደ አቡበከር የላክበት message ነው ይሄኛው። አንተ OK፣ አየሁ።
የምትልክልኝ አሁን እም፣ የቤስት ወደ ቻፓ የላከውን ወይ ወደ ሳንቲም ፔ የላከውን ነው message ይላክልኝ።
message ኡን ልኬዋለሁ ማታ።
እሺ አሁን ደውለ ነው አሁን እንደገና አንተ ማለት ያለብህ ያን message የግድ ያስፈልጋል። ለምንድን ነው ያጠፋው?
በጣም message በዝቶብኝ ነበር እና
አይ በሱ message እኮ ነው ሪፖርት አድርገንልህ እም፣ የሚመለስም ከሆነ የሚመለሰው check የሚደረግ ከሆነ check የሚደረገው በሱ ነበር።
እና አሁን አ- አምስት መቶ ብሩ አልሰጠኝም።
ደውለህ እንደገና message ኡን ማስላክ አለብህ የግድ።
እሺ ቴሌግራም እንትን ላይ አ፣ ባዮስ አ፣ የላኩት ስክራፕ ነው እና
አዎ፣ አዎ።
አ፣ እሱ ሊ- በዝቶ ነበር ሊንኩን አሁን ይሄ አሁን የላክልኝ አለ አይደል? እሱም እ።
ችግር የለውም። ከላይ አድረስ እኮ አለው አይደል? ትራንዛክሽን የሚል አለ አይደል? ከላይ አ፣
ዩአርኤል የሚጻፍበት ቦታ ላይ ማለት ነው። እሱን ኮፒ አድርገህ ላክልኝ ሊንኩን።
እሺ ቼክ አድርጌ እኔ ደግሞ የ- ወደ ቤስት ቤትም ሆነ እንትን ያልከው ወደ ቻፓ ወደ ሳንቲም ፔ ከሆነ ቼክ አድርጌ ሪፖርት አደርግልሃለሁ።
እሺ